hello አቤት withdraw አድርጌ የነበረው ማታ።
እሺ confirmation ነው።
አዎ Best Bet ስልክ ቁጥር የደወልክበት ነው።
አዎ እሺ አንድ ጠብቀኝ። ሁለት ሺህ አንድ ሺህ አንድ ሺህ ነው አይደል?
አዎ አዎ ሀሊፋ
አብራር መሀመድ እሺ confirm አድርጌ አድርጌላለሁ። ከሰዓታት በኋላ ይገባል። እሺ ከአንድ እስከ ሁለት ሰዓት ሊወስድ ይችላል። Chapa ስለሆነ ትንሽ ሰዓት ይፈልጋል።
እሺ እሺ እሺ መልካም ቀን።